ሄሎ ሰላም ጤና ይስጥልኝ። ስብስባ ኮሚቶ ጤናስ አቤት አቤት፣ አይሰማም?
ይሰማል።
ሄሎ
ሄሎ አቤት፣ ይሰማል። ይቅር እሺ ከበዓል በፊት የነበረው ማክሰኞ deliver የሚደረግ እቃ ነበረን። ሰኞ ታዞ ለማክሰኞ እሺ።
ከበዓል በፊት የነበረው ሳምንት ማለት ነው።
okay።
product ኡም አልመጣም፣ refund ም አልተደረገልንም።
አሸናፊ
አዎ
የሽንኩርት ነው።
አዎ አዎ ኢሜይል ደግሞ አትመልሱ። እም፣ ኢሜይልም ልኬ ነበር። ስልካቸው አልነሳ ሲል
አጠቃላይ ሶስት መቶ አርባ ሁለት ብር ነው አይደለ?
እንደዛ ነው የሚሆን። I think ወደ ዘጠኝ ኪሎ አካባቢ ነበረ።
ዘጠኝ ኪሎ ነው አይደለ? አጠቃላይ አዎ አዎ፣ እንደዛ ነው። ሶስት መቶ አርባ ሁለት ብር ነው። ይቅርታ ይላክልዎታል ዛሬ።
እሺ በጣም ይቅርታ። እሺ።
እሺ እሺ፣ አመሰግናለሁ።